ጤና ይስጥልኝ በሽበሽ
ሰላም ነው የሆነ ብር አልገባችልኝም ነበር
ብድሮ ነው
አዎ ጠብቀኝ እሺ አንዴ ጤና ይስጥልኝ በሽበሽ
ይሄኛው ስልክ አይደለም ሌላኛው ስልክ ነው withdraw ነው
አዎ እሺ ንገረኝ እሺ
ዘጠኝ ሰላሳ ዘጠኝ
እሺ
ዘጠና ሶስት ሰባ አምስት ዜሮ አንድ ሰባ አምስት ዜሮ አንድ ስንት ብር ነበረ
ሁለት ሺ ሁለት ጊዜ ሶስት ሺ አንድ ጊዜ ትላንትና ነው
አ ትላንትና ነው ማታ እሺ ትንሽ ጠብቀኝ hello
ወይ ሁሉም confirm ተደርጎ process ላይ ነው። እሺ ይገባል። ትንሽ ይዩትና ካልገባ ደውሉልንና ለቻፓ እናሳውቃለን። እሺ እሺ አሁን እሺ፣ ግን ሁሉም process ላይ ናቸው።
እሺ እሺ